ቤት ቤቲ ነው የምንረዳው።
hello ጤና ይስጥልኝ። ሶስት ሺህ ብር በዚህ ስልክ cash out አድርጌ ነበር፣ አይገባም። አውቶማቲክ ነበር የሚገባ። አሁን ምን እንደሆነ አላውቅም።
መች ነበር ወስዶ ያደረገው?
አሁን አሁን ቅርብ ሰዓት
በዚህ ስልክ ነው ያልከኝ አይደል?
አዎ አስራ ሁለት ዜሮ አራት አስር ሀያ ዘጠኝ
አስራ ሁለት ዜሮ አራት አስር ሀያ ዘጠኝ ላይ ነው የላከው። confirm መደረግ ስላለበት ነው። እሺ ለዛ ነው ገብቶልሃል። አሁን check አድርገው። ስለደወሉን አመሰግናለን።